cancels. hello ጤና ይስጥልኝ።
ጤና ይስጥልኝ። ይሰማ?
ኧረ በደንብ አውሪ።
hello
ሰላም ነው?
አዎ፣ ያንተም ይሰማል። ከእንትኑ ነው ማለት ነው።
አዎ፣ ከየት ነው?
ያንቺ ነው እኮ ይሄ።
ወሬኛ ይሰማል፣ ይሰማኛል። አዎ፣ በዚህ hello ነው።
hello ይሰማል፣ ያው የእኔም ይሰማል። በቃ peace ነው። headphone